ከዛም በኋላ የቀናሽ
እንትን withdraw አድርጌ ነበር። እስካሁን አልገባልኝም።
በምን ነበር? በምን ባንክ ነበር?
በቴሌ ብር ነው። በዚህኛው ስልክ በዚህኛው ስልክ አይደለም፣ በቴሌ ብር ነው። እ ከባሞስ ነው።
ከባሞስ አዎ።
እሺ፣ በቻፓ በኩል ነው አይደለ?
ምን አልሽ?
በቻፓ በኩል ነው የጠየቁት አይደለ?
አ አ
ስልክ ቁጥሮቹን ይንገሩኝ። እሺ፣ የቴሌ ብር
ዜሮ ዘጠኝ ዜሮ ዘጠኝ አርባ ዘጠኝ አርባ ዘጠኝ ዜሮ ሁለት ዜሮ ሁለት ሰማንያ አንድ ሰማንያ አንድ
ሰማንያ ሁለት ሰማንያ ሁለት አ
አይ እኛ ጋር ከባሞስ የመጣም ውስዶ የለም። የመቼ ነው? የትላንት ነው።
ማታ ላይ አዎ።
አይ እኛ በጣም እሺ፣ እነሱ ደግሞ
አ አ እነሱ ጋር ባሞስ ደውዬ ጠይቋቸው ወደኛ አልመጣም።
እኮ የ- የት ል- ልጠይቃቸው?
ልንገር
የባሞስ
አዎ፣ ስልካቸው ልንገርና እነሱን አዋራቸው።
እሺ፣ የባሞስ ስልክ
ሰባ አራት
ዜሮ ዘጠኝ ሰባ አራት ሰላሳ አራት አርባ አራት
ሰባ አራት ሰላሳ አራት አርባ አራት አርባ አራት አርባ አራት አርባ አራት በቃ እሺ እሺ